እናስተላለን አሸንገኔ ህክምና ማዕከል።
hello፣ አቤት ሰላም ነው።
እግዚአብሔር ይመስገን።
እ፣ የምትሰጧቸው የጥርስ አገ- የጥርስ ህክምና አገልግሎት ትሰጣላችሁ
የለን
እና የምን የምንድን ነው
የምንድን ነው የፈለከው?
የጥርስ
የጥርስ የለንም አልኩ
እና የጭንቅላት ምናምን አለ
okay። እና የት የት- የት አካባቢ ነው ያላችሁ?
ቦሌ ሩዋንዳ ኤምባሲ ፊት ለፊት
ከአዲስ አበባ ውጭ ሌላ ክፍል
አዲስ አበባ ብቻ